hello ጤና ይስጥልኝ።
ያስጨነቅ
ከቻፓ ነበር የምደውለው ለ national ID ከፍለው ነበር አይደል?
አዎ አዎ
እሺ እ ሁላችሁም ደርሷችኋል የከፈላችሁት? ሶስት ሰው ነው አይደለ ከፈሉት?
እ ሶስት ሰው ነበርና የሁለቱም መጥፋት ሆኖ አልደረሰም።
okay የሁለት ሰው ደርሷል።
አዎ
okay አንድ ሰው አልተቀበለም።
አዎ ይመስል አልተቀበል
እሺ check እያደረግን ነበር እኛ ከቻፓ ነው የምንደውለው እና በእኛ በኩል ክፍያ የፈጸሙ customer ኦች ደርሷቸዋል አልደረሳቸውም የሚለውን check እያደረግን ነበር። እሺ እናመሰግን። እሺ እንመዘግበዋለን።